ሄሎ ሄሎ
እሺ መልሼ ልደውል ብዬዎት ነበር።
ሄሎ በ- ሄሎ አቤት። በኪሎ ነው የምንሸጠው።
እሺ ስንት ኪሎ በኪሎ ነው። አንድ ኪሎ በ group ከሆነ ዘጠኝ መቶ ዘጠና ዘጠኝ ብር፣ እሺ በግልዎት ከሆነ አንድ ሺ አንድ መቶ ዘጠና ዘጠኝ ብር።
ይህ በጣም ውድ ነው ግን እም፣ ልክ ነው።
ሌላ ቦታ ሳ- ኬት ነው የምታመጡት
እሱ ነው እንኳ አቅራቢዎች እርግጠኛ አይደለሁም ወይ check አድርጌ ልንገሩት
እሺ
የሚቀርብበትን